እሺ እስከ ዳር አድርጊው እሺ አዲቦ የለችም ግን በምናየዋለን እስከ ዳር አድርጊው እስኩ እንዳታነሺው እሺ ከጮኸ መጨረሻ ላይ የምትሆነው የለችም